NSE Sivaraj Makarov was የሚመሩት
ሄሎ ሄሎ ጤና ይስጥልን።
አውሬ ስለ ሰላም ነው።
ሰላም እ፣ እንትን የ- የበረራ እንትን ቼክ ለማድረግ ነበር ሳል ኬቱሪን የፈለጉት እ?
ሳል ኬቱሪን የፈለጉት ከኮምቦልቻ ከአዲስ አበባ ወደ ኮምቦልቻ ነገ
እሺ ሌሎት ከአዲስ አበባ ወንጀል ብቻ ለነገር የፈለጉት አ ከሰዓት በኋላ አስቸኳይ ነበር እንደው ትንሽ አንጠግጥም ሌሎት ባኩት ከአዲስ አበባ ኮምቦልቻ አይደል?
አ
እሺ ሜጃ ብቻ ነው የፈለጉት? ደርሰው መልስ።
እ፣ መሄጃ ብቻ ነው።
እሺ ለአንድ ሰው ነው የፈለጉት?
አ
እሺ ስለዚህ ከአዲስ አበባ ኮምቦልቻ ለነገ ለ December 16
አ እሺ ያው ሁለት ደቂቃ ጠብቁኝ።
አ
ያው ሁለት ደቂቃ ጠብቁኝ።
እ፣ እሺ ነገ ላይ ያሉ በረራዎች እንዳለ ሙሉ ናቸው።
ሙሉ ናቸው። ምንም አንድ ሰው እንኳን የለም።
ነገ ያው በራ ያለው ማክሰኞ ነው። የ- ነገ ላይ ያሉት ሞ- ሞልተዋል።
እውነት እውነት
ነገ አስቸኳይ ለቀብር እንድንደርስ ነበር።
አዎ፣ ሙሉ ናቸው ነገ ላይ ያሉት።
እሺ፣ እሺ።
እሺ ሌላ ምረጡት ነገር ይኖራል?
የለም፣ የለም። አመሰግናለሁ።
እሺ ለደወሉ እናመሰግናለን። መልካም ቀን።
እሺ፣ እሺ።